ሄሎ ሰላም ጤና ይስጥልኝ። ቺቺ ጤና ይስጥልኝ።
ጤና ይስጥልን። ሰላም ትናንትና order አድርጌ ነበርና እሺ፣
አራቱን ተቀብያለሁ አለኛውን ሾፌሩ ደውሎ እሺ፣ ድንች ሶስት ሰው የሚፈልግ መስሎኝ በሶስት ሰው ነበር እንትን ያልኩት። አሁን አራተኛውን አሁን ነው እንትን ያደረግኩት።
አሁን ነው ያስገባችሁት?
እ አንድ ላይ okay።
መውጣቱ ይችላል።
አይ ለነገ ነው የሚሆነው። ድንቹ ያድራል።
አረ አዎ ዛሬ complete ከሆነ ማታ ነው assign የሚደረገው። ለነገ ነው የሚወጣው።
እሺ፣ አይ አንድ ላይ መምጣት ከቻለ ብዬ ነው።
አዎ ነገ ይመጣልዎታል። እሱ እሺ፣ እሺ፣ እሺ፣ መልካም ቀን። እሺ፣ እናመሰግናለን።